ተነሽልኝ ቤት ነሽ? hello hello አቤት አቤት እይ፣
ከቤት ቤት ብር አለና withdraw ተደርገን ነበረ እና እምቢ አለን።
እ withdraw አድርጋ ነው አዎ withdraw ለማድረግ ስንል እምቢ አለን።
ምንድን ነው የሚልህ?
not sufficient fund ይላል።
okay ቤት ቤት ስልክ ቁጥር የደወልክበት ነው?
አዎ በዚህ ቁጥር ነው።
እሺ ጠብቀኝ እሺ ቼክ ላድርግልህ። ሄሎ ሄሎ ሄሎ hello
ይሰማል ይሰማል።
እሺ ስንት ብር ማውጣት ፈልገህ ነው?
ሶስት መቶ ብር ይኸውልህ withdrawable balance ላይ ያለው መቶ ሀያ ሁለት ብር ከሰማንያ ስድስት ሳንቲም ነው። ሁለት መቶ ብሩ non withdrawable ላይ ነው ያለው ማለትም ቀጥታ deposit እንዳደረግ ወደ withdraw ማድረግ አትችልም። የተወሰነ game መጫወት ይኖርብሃል። ሁለት መቶ ብሩን ደግሞ አሁን ገና ነው deposit ያደረግከው። ስለዚህ የተወሰነ game ስትጫወት system ኡ በራሱ ወደ withdrawable balance ላይ ይለቅልህና ያኔ ማውጣት ትችላለህ። እሺ መልካም እሺ